hello ጤና ይስጥልን ችብችብ hello አቤት ደህና ዋላችሁ እግዚአብሔር ይመስገን
order አርጌ እስካሁን አልደወሉም ነበረ የት ነበር location ኡ
ሳሊተ ምሕረት ቤተ ክርስቲያን ሳሊተ ምሕረት እ
እሺ አንዴ ጠብቁኝ የ driver ስልክ ነግረዎታል
አይ ምንም አልተነገረኝም እንትኑ ብቻ ነው text የደረሰኝ ማታ ላይ order ኡ እሺ ስልክ ልንገርዎት
እሺ ዜሮ ዘጠኝ አስራ አንድ
ዘጠኝ አስራ አንድ ሰላሳ ዘጠኝ
ቆይ ቆይ ቆይ አንዴ ቆይ እሺ እሺ
የለም እሺ ቆይ ዜሮ ዘጠኝ ዘጠኝ አስራ አንድ ሰላሳ ዘጠኝ
እሺ አርባ እሺ ሰል እሺ አርባ እሺ ሰላሳ ዘጠኝ
እሺ እሺ ዜሮ ዘጠኝ አስራ አንድ ሰላሳ ዘጠኝ አርባ ሰላሳ ዘጠኝ አዎ አዎ እሺ እሺ እግዚአብሔር እሺ ይመስገን እሺ እናመሰግናለን መካከል እሺ ምንም